ጤና ይስጥልኝ። ስፖርት ነው እባክዎ ምን ልርዳዎ?
ሰላም ኖት?
እግዚአብሔር ይመስገን።
ይሄ ሳንቲም ነው እንዴ እንትኑ አገ ምንድን ነበር እንትናችሁ ድርጅታችሁ? ይቅርታ ሁሉ ስፖርት ነው የደወሉት።
ሁሉ ስፖርት ነው? አዎ እኔም ሁሉ ስፖርት ነው የምፈልገው። ትናንት ብር transfer አደረኩና
እሺ የሆነች ትንሽ ብር ከዛ አልገባ አልገ አንዱ ገባ ከዛ በኋላ የላኩት አልገባም።
withdraw ነው ያደረጉት ወይስ deposit?
withdraw አድርጌ አዎ withdraw ከዚ- ከ transaction history ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩ።
transaction ኑ ላይ እንትን ምንም እኮ አያሳይም።
bank transaction የሚለው ሲገቡ ይመጣል። ከዛ ወደ ላይ ቴሌብር- ያልገባለትን ኧረ እባክሽ ምን ጋር ነው እሱ ያለው? ምን ጋር ነው ያለው?
ውስጥ ገብተው
more ላይ ያለ?
አዎ
okay ልሞክርና እደውልልሻለሁ። ነው በቴሌ ብር ነው ወይ ቴሌግራም ላይ ነው የምልከው?
አዎ
ስልካችሁ የኔ ቴሌግራም ወይስ ሌላ አለ?
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት ያዝልኝ። እሺ
አስራ ስድስት ሰላሳ ዜሮ ስድስት አስራ ስድስት ሰላሳ ዜሮ ስድስት አዎ thank you